አሎ ጤና ይስጥልን።
አብሮ ወስድልኝ።
ከአሪፍ ፔይ ነበር ምደውለው ደንበኛችን።
አዎ እሺ የ- የላኩልን screenshot ላይ transaction ID ውን አያሳይም። ግማሹ ስለተቆረጠ ድጋሜ screenshot አንስቶ የላኩልን ደንበኛችን እሺ፣ በቴሌግራም ላይ ይሄ ስልክ ላይ አዎ።
ነው።
በቴሌግራም ዘጠና ሁለት ቤቱ ስልክ ላይ ስልኩን ድጋሜ ልንገሩት።
አ- አዎ ዘጠና ሁለት ዜሮ ዘጠኝ መጨረሻ እኮ ሀምሳ አምስት ነው አይደለም?
አዎ ደንበኛችን እዛ ላይ አዎ፣ እሺ በ copy co- copy ነው የሚያደርገው እ፣ ምልክ ነው እሱ ጋራ አዎ ደንበኛችን ግን አይቁረጡት፣ ሙሉውን ይላኩልን፣ text ኡን ሙሉውን ማለት ነው። CBE ብር የተላከሉትን አዎ፣ እሺ እሺ ደንበኛችን እ፣ ከቴሌ ብር ነው አደለ ደንበኛችን አ- አ- አዎ አዎ አንዱ ሀያና በቴሌብር ነው እሺ ሀያና መቶ ቴሌብር ነው እ፣ ሀምሳ ግን የትላንትና እኮ CBE ብር ነው።
እሺ ሀምሳ ብርም አለውት።
አዎ ትላንትና ማታው እሺ ደንበኛችን እሺ ይላኩልን ድጋሜ ሙሉውን
እስኪ screenshot screenshot ነው ኮፒ ነው screenshot ኡን ማለት ነው ሙሉውን አንስተው ደንበኛችን ለኤብሪ ነው message message መቆረጥ ይቅርታ አይደለም ምን አሉኝ
message ኡ ነው message ኡን ሙሉውን አንስተው ሳይቆርጡት አሁን እነዚህ የላኩልን የተቆረጡ ናቸው transaction ID የምትላለች ከታች በኩል የምትታይና እሷን እ።
እንዳይቆርጥ አድርገው ይላኩልን ደንበኛችን እሺ ጠይ screenshot አንድ ጊዜ መውሰድ ይችላል ሁሉም የሶስቱንም ለብቻ ለብቻ አንስተው መላክ ይችላሉ አዎ screenshot ኡ አዎ ደንበኛችን እሺ እሺ እሺ አመሰግናለሁ እሺ እኛም እናመሰግናለን እሺ